hello ጤና ይስጥልኝ Donkey Tube ምን ልርዳዎት?
ጤና ይስጥልን ቦታ ለመያዝ ነበረ
ለምን ቦታ ነበር?
ለአዲሱ standup comedy
ኦ አዲስ standup comedy ለጊዜው አሁን ቀን አልተወሰነ። ትናንት መጋቢት 14 ነበረ።
okay ትናንት ነበር አዎ አሁን መቼ እንደሚሆን ቀጣይ ማስታወቂያ እናወጣለን።
okay ጥሩ አለፈላችሁ
ቆንጆ ነበረ። ቀጣይም አሪፍ ይኖራል።
እሺ በቃ እንጠብቃለን እሺ እሺ፣ ስለ ደወል እናመሰግናለን። መልካም ምሽት።
እሺ እሺ